ወይ በሀምሳ ሰባት ሀምሳ ስምንት ሰማንያ ሰባ ሰባት ማለት ነው የሰራው order የለም በዚህ ወር
በዚህ ወር እኮ አይደለም ዳንኛው ወር ነው ከግራንድ ዲስት ነው ምናምን ይላል እኮ ግን check ሳደርግ አንተ deposit ላይ በሀምሳ ሰባት ሰማንያ ሀምሳ ስምንት ሰማንያ ሰባት የሰራ order የለም። እስኪ በደንብ check አድርገውና እንትን በል እሺ። ወይ ደግሞ ለ area manager ካሳውቀው።
አረ ነግሬው ነበር ሳሚ ነው ምናምን
አወራለኝ ብሎ ነው የሚሆነው። አሁን የራሱ deposit historic ላይ ሳይ የለም።
እንጂ ሀሴት ነበር ለመጀመሪያ ጊዜ እንትን ያለችልኝ ማለት ነው ነበር እኮ እሱማ ወደኔም ሊሆን እኮ እችላለሁ፣ ግን አሁን order ነበሩ ካልተገኘ እንትን ልለው አልችልም። ፈለግኩት ግን የለም።
እሺ እሺ፣ ችግር የለም። እሺ፣ አመሰግናለሁ። እሺ